ሊያበላሹ ይችላሉ ምናምን እያልን እሺ በቃ እሱ እ ዛሬ አስራ ሰባት ሺህ ነው አካውንቱ ላይ የተከፈተዋል።
ሄሎ፣ ሌላው ግሩም አቤት ሄሎ፣ እስኪ ተስተካክሎ ነበር። ሪስታርት ታደርጉታላችሁ፣ ትነግረዋለህ ይኸውልሽ፣ የሳተላይቱን ተ- አሁን ታውቂያለሽ ምን እንዳለኝ እም፣ የእናንተ እንትኖቹ ማኑ ጌም ቤቶቹ በአራት ኢንተርቫል ነው በአራት round interval ነው መሰለኝ የሚሄደው።
እሺ አሁን የዚኛው ልጅ አሁን የዚኛው የአልአዛር የተባለው የእሱ በአምስት በአምስት ኢንተርቫል ነው የሚገለው።
እሱማ የአላዛር ብቻ እኮ ይሄ recommend የሚያደርግ ከሆነ ወይ ቀን ችግርም ሊሆን ይችላል። አ።
አይ ሁሉም check አድርጓል። normal ልጁ የ- የ IT ባለሙያ ነው እና አዎ በዚህ ስራ እየቆየ ነው። አሁን virtual game ኦቹ ላይ እየቆየ ነው።
እኮ እስኪ አሁን restart አድርጎት ግን የእንትኑን ተጨምሮ ነበረ የሳተላይቱን እ፣ የዛኛውን አስወጥተን የሳተላይቱን ጭነን ነበርና
አ ሌላ ሌላ ጫናችሁ ያው አዎ የሳተላይቱን የ- አይ እሱ ያለው የ- እ።
እንትኑን እየመጣ ያለው ነው የኢንተርኔቱን እየመጣብን ያለው ነው። so እስኪ የሳቱ እ።
የሳተላይቱን አድርጌው ነበርና እስኪ እሱን ይሁትና restart አድርጉና እሺ፣ አሁን አሳውቀን አሁን እንደገና fix አደረግሽ?
አዎ አዎ አዎ አዎ አሁን ይኸውና ደውልልኝ መልሰህ እሺ እሺ እሺ።